መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቢ ሰላም መዳኒ ዓለም መስቀል መድን ለእለነ አምን ወሃቤ ሰላም መዳኒ ዓለም መስቀል መድን ለእለነ አምን መስቀል ብራነው ለመላው ዓለም መሰረት ነው የቤተ ክርስቲያን መስቀል ብራነው ለመላው ዓለም መሰረት ነው የቤተ ክርስቲያን ሰላምን ሰጪ ነው መዳኒ ዓለም መስቀል አዳኝ ነው ለምናምን ሰዎች